Hello
ደንበኛችን ሙሉ ስሞትን ይንገሩኝ።
እሺ፣ ዳንኤል አርከበ እባላለሁ የቤት ማናጀር ነኝ።
ዳንኤል አርከበ አ- አ-
ቁጥር እ- እ- የምትልጅም ወይስ ተቀያሪ ይሆናል?
እ- እ?
ስልክ ቁጥር ስልክ ቁጥር ሌላ የደወሉበት ሊያዝ ወይስ አይ ይሄኛው በአሁን በአሁን ዜሮ ዘጠኝ ስልሳ ሀያ ሰባት ሀያ ስምንት ሰላሳ አንድ
በደወሉበት ማለት ነው አይደለ?
አይደለም አይደለም ይሄን ያዥልኝ ይቅርታ ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ ሀያ ሰባት ሀያ ስምንት ሰላሳ አንድ ሀያ ሰባት ሀያ ስምንት ሰላሳ አንድ ሰላሳ አንድ አዎ የኔ ስልክ ፓኬጅ ስለሆነ ነው መሰለኝ እምቢ አለኝ እኮ እየደወልን ነበር እኮ ደጋግሜ አሁን በዚህኛው ስልክ እምቢ አለኝ እሺ፣ እሺ ደንበኛችን በቃ እሺ፣ ሌላ ምረዳዎት መቼ ነገር አለ?
በቃ ለጊዜው ይሄ ነው ፕሮግራሙ መቼ ይመጡ እንደሆነ ምናምን አላወኩም እ፣ የምን ፕሮግራም ነው ደንበኛችን? ይቅርታ።
እሺ እሺ እሺ አመሰግናለሁ አመሰግናለሁ መልካም ቀን እሺ፣ እሺ ደንበኛችን